ሄሎ አቤት። እውነት ለማስለቀቅ ነው።
እሺ እሺ ሄሎ
ሄሎ
ጤና ይስጥልኝ።
cashier code ኡ ልንገርህ ንገረኝ ንገረኝ። cash
አስር ሀምሳ ስድስት እሺ፣ ቀይ አንድ አስር
ሀምሳ ስድስት አስር ሀምሳ ስድስት
ዘጠና ዘጠኝ እሺ
ዜሮ ሰባት እ
እሺ። ሁለት ጨዋታ postpone እንዳለው አንድ ደግሞ ቀይ በርቶብሃል። እሺ
በጨዋታ ይወጣለሁ።
አንድ ጨዋታ ይወጣብሃል። ደርቢ ካውንቲ under twenty-one ከሬዲንግ under twenty-one እሱ lost ነው።
ስለዚህ ምንም አይኖረውማ።
አ ለቦነስ ሁለት ጨዋታ void ሆኗል። አዎ ለቦነስ እንኳን በቂ አይሆንም። አዎ ችግር የለውም።